hello hello ቴዲ ወይ ሰጡ
ምን beyond ሰጡ ወይ አል- አልሰጡኝም። ያው ትንሽ ጠበቅ ብለውኝ ቁጭ ብያለሁ። እዛ እሺ ዳቦስ የሚያመጣው መጣ ዳቦ መቷል። አዎ፣ መቷል ዳቦ ዳቦ መቷል። አዎ፣ ይሰራል።
እሺ ምን ያህል ደቂቃ ነው ከዚህ በኋላ አገናኘኝ እነሱን
እሺ አንድ hello ወይ ሰላም ወይነ አሁን አናግሬ ነበር አዎ ገባኝ። ላሳውቅሽ እሺ፣ ብዬሽ እኮ በቃ ይኸው ደርሷል፣ እያወጣንለት ነው።
እየታሰረ ነው አዎ almost በቃ ወጥቷል። ሁለት ደቂቃ ማለት ነው። አስ- ሁለት ደቂቃ maximum እሺ አዎ እሺ ነው።
እሺ
ሄሎ ወይ ቴዲ ሁለት ደቂቃ እያለ ነው ካልሰጠ ደውልልኝ እሺ እሺ የት ነው የሚያልቀው እዛ ቦሌ አደባባይ ስታዲየም የት ነው ስታዲየም ቢሆን አካባቢ የት ነው ቢሆን ቢዮንድ ወይ ባልደራስ
አዎ ይርቃል ያን ያህል አደርስም ብዙም ቦንሳይ አይደለም። በሰዓት አይ በሁለት ደቂቃ ከሰጡኝ ይደርሳለሁ። ካልሆነ ያው አንድ ሁለት ነጌት ትገባለህ ኮምፕሊት ትላላችሁ።
እሺ ግን ለመፍጠን ሞክር እሺ እሺ እሺ እሺ እሺ ቴዲ ቻው